ሄሎ ጤና ይስጥልኝ።
ሄሎ ሄሎ ሰላም ጤና ይስጥልኝ።
ትናንትና ደውል ብለሽ ደውል ደውል ስልክ አታሽም
እ ምን ነበር ቅርታ?
ቀረው እንደ ሽንኩርት ቶብኝ አዎ
የቀረ ቀረ ያ- አት ነበር ታዘዘው ሶስት ብቻ ነው የመጣው ሶስት የስልክ አይነት ቁጥር ይንካል። አዎ ብቻና ቤዛ ይተካ
ስልክ ቁጥር ይንገሩኛ አንዴ ቼክ ላድርግልዎ።
ይህ የስልክ ቁጥር
አዎ።
ዜሮ ዘጠኝ አርባ ስድስት ዜሮ ዘጠኝ አርባ ስድስት ሰማንያ አንድ ስልሳ ሰማንያ ስምንት ስልሳ ሶስት ሰማንያ ስምንት
እሺ
እ ዜሮ ዘጠኝ ዜሮ ዘጠኝ ሀያ እሺ፣ ይበቃል እ እ ይበቃል። ይሄ ነው ችግር የለም። አዎ እሺ።
አቤት ይላል እና አብ- አብቻና ቤዛ
አዎ
እህ።
ሽንኩርት ቤዛ በሚል የታዘዘው አይደል የቀረቡት?
አዎ
Okay እሺ። ትናንት ማታ ተደውሎሎት ነበር እንዴ ዛሬ እንዲመጣ?
ማታ ደውለን ደውል ብለኝ ሊ- ማታ ነኝ ማለት ስራ ላይ ነኝ ስራ ላይ ነኝ ትያለሽ ጠብቅ ጠብቅ እያልሽ ነበር
ይቅርታ ብዙ ስለሆነ ነው። ይቅርታ በጣም እሺ እሺ አሁን ችግር የለም እና ዛሬ ትልኪዋለሽ
አዎ።
አሎ Location የት ነበር? Hello እ እ Location የት ነበር የእርሶ?
የ location እዚህ አርባ ስልሳ ማ- ማን ወረዳ ስንት ወረዳ አስራ ሶስት
አዎ፣ አርባ ስልሳ አርባ ስልሳ ብርጭቆ።
ብርጭቆ አርባ ስልሳ
አዎ ይመጣሎታል። ዛሬ ይጠብቁ።
እሺ የትልነው ቁጥር ቁታንቺ ስጫቸው አዛጋ
ምን ልስጦት?
ቁጥር ለእነሱ ለእነሱ ለእኛ አይደለም አዎ ለሹፌሩ።
እሱ ችግር የለውም። አዎ ቤዛ ጋር ይደውላሉ ሲደርሱ።
እሺ እሺ እሺ እሺ፣ እናመሰግናለን። እሺ፣ መልካም ቀን።
እሺ